ጤና ይስጥልኝ አድማጭ ተወዳጅ እባክዎ ምን ልርዳዎ?
ጀሚል ነኝ። ትናንትና ተደዋወልን። ግዴን ገባች። ይቅርታ ይቅርታ
መልሲ ምን አልከኝ? አልሰማሁም። ይቅርታ።
ኦኬ ብሌን ገባችሁ ብዬሽ ነው።
አይ አልገባችም ገና። አሁን ኦኬ አይ ኦርደር ክፍያ እንትን ታደርግሃለች ብሎ ነበር አንቺን።
አዎ እኮ ትናንትናም ኦፊስ አልነበረችም፣ ለዛ ነው። ዛሬ ግን አይ ነው ስለምትገባ አንቺን፣ ያለ- ኧረ አንቺን ያለ መሰለኝ አላውቅም። ሌላ ሰው እንዳለ
የምንድን ነው ጠይቂው።
የስራዎች ዋን ኦፍ
የሆነ ኦኬ ስራ አለ ማን አለ ተብለ ተደውሎልህ ነው?
አይደለም ስራ አለ ተብዬ ሳይሆን እ፣ እስቲ ደውለሽ ታናገሪው እና መልሰሽ ትደውይልኝ።
ማንን?
በምልሽ ልደውል አማንን አማንን?
አዎ፣ ማን አልሽኝ?
ጀሚል ደውሎልኝ። ጀሚል እሺ እሺ ዋን ኦፍ ፋይቭ አዋ፣ ጋምቤላ
እሺ እሺ ከአንድ ስንት ደቂቃ በኋላ አልደውል አንድ አ- አምስት ምናምን።
አምስት ደቂቃ በኋላ እሺ አዎ ዳዊል እንትን ልጻፍ እሺ